ድብደባ
የሌለው
አቤት ሌላው
ሌላ አይሰማም ይሰማል። አሁን ዝርገበያ አዎ
አሁን ደውዬ ነበረ።
ምን ነበረ
ቱታ ብዬ ብር ቅዳሜ ልኬ ብዬ አሁንም ደውዬ ይደውልላል የሚደውላል እቃው ትላንት ይላክላል የተላክም እኔ ዝም ብዬ እየደወልኩ ስንቼ ነው የምከስረው?
እሺ እ፣ እንደው እቃው ስላልወጣ ምን?
ነው አሁን እ?
እንደውልልሃለን እቃው ስላልወጣ ነው እ?
እቃው ስላልወጣ ነው እንደውልልሃለን ማሽ ነው የሚደወለው ብር ተልኳል። አይ ካልሆነ ብሩን መላክ እኮ ነው። ቅዳሜ የተላከ እቃ ወስጃል አይደል?
ይላል።
ስለሆነ ወይ ብሬን መልሱልኛ፣
እሺ እሺ፣
account ይላክ።
እሺ
እሺ